आ गई ये लो አዎ ይሰማኛል ትንሽ ይርቆብኛል maybe በ loud ምታሩ አይሰማም Okay፣ አ- አጥፋውና
እ እ ሙሉ game ኡን አጥፉትና እንደ አዲስ ክፈቱ። ቲቪውን፣ ቻናሉን
እሺ እንደገና ቻናሉን እንደ አዲስ ክፈቱት።
እን- እ- የትኛውን የትኛው
የ game ኡን ነውን?
ማለትም እንትኑን ዘግተን restart ማድረገው አዎ አዎ አዎ አዎ።
restart ነው እንጂ ምን እንደምትል
አጠፋፍተህ እንደ አዲስ ክፈተው።
እሺ።
restart ማለት እሺ እሺ እሺ
እሺ ጀሪ